Hello ጤና ይስጥልን። ከ BGI ኢትዮጵያ ነው ደውልልን።
እሺ
እንትን ነው Excel ላይ ተጨማሪ ባገኘነው በተመዘገቡበትም ስልክ ቁጥር ሞከርን። ራሱ ደግሞ ቲኬቱ ላይ በመዘገብንበትም ስልክ ቁጥር እያነሱ አይደለም። ስልኩ ይጠራል፣ አያነሱትም።
ያኛው እንደውም ደንበኛ አይደለንም አለኝ። ሁለተኛው ስልክ ነው
Okay። ደውላ አግኝተውት ነበር እንዴ?
ሁለተኛው ስልክ ላይም ሞክሬ ነበር። Excel ላይ ባገኘሁት ስልክ አዎ።
ሁለተኛው ስልክ ላይ ስደውል ደንበኛ አይደለሁም እንግዲህ ነገር ቤት የለኝም አለኝ። ይዛ Okay። ለእኛ ደግሞ አልተነሳልንም ጭራሽ በሱ ሞክረን ማለት ነው።
ስለዚህ ለዛሬ እንዝጋውና ነገር ሲደውሉ እናስተናግዳቸዋለን።
ደጋግመን ደውለን አዲስ ነገር የምናገኝ ከሆነ ቲኬቱ ላይ አያይዘን እ፣ ተጨማሪ ነገር update እናደርጋቸዋለን።
አመሰግናለሁ።
ጤና ይስጥልን።
እናመሰግናለን። እኔ ነኝ።
እሺ፣ እሺ።